ሄሎ
ሰላም አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አለ ወንተና አለሽ እንዴ እናቴ?
ምን ወንተን ኬሪ ኤቭሪ
ኤቭሪ አዎ እንደ ኬሪ ኤቭሪ
ቼሪ ሳይሆን ኤቭሪ አለን። ሱዙኪ ኤቭሪ ቫን- ሁለት ሺህ አምስት ቫን ነበር የምፈልገው ቫን ከሆነ ዳማስ ነው ያለ የህዝብ ነው።
ኤቭሪው አዎ
ከሞዴል ነው ሁለት ሺህ አምስት እና ሁለት ሺህ አስራ ሁለት ሞዴል
ባባዱላዎች እንትን አለሽ ትዌል
ትዌልቲ ሁለት ሺህ ሞዴል አለ።
አንቺ ግን ቅድም እንዴት ነው ትዌል ባለሽ ትዌል የለኝም።
ትዌልቲ ስንት ነው በቫን
በባንክ በቫን በቫን
አለኝም። ቫን ዲፎርዲን ያለኝ ቫን ከሆነ የፈለከው ዲፎርዲን ያለኝ አቅም የለማ ብድር አትሰጥም ብድር እናመቻቻለን።
አ ወለድ አለዋ ወለድማ አለው። አዎ ከወለድ ነጻ አልጀመርንም እስቲ ጀምሩት ለእኛ ማበረታት እ ለእኛ ማበረታት ወለ እሺ እንጀምራለን።
እሺ እና ኬሪ አታገኝልኝም እናቴ
እ፣ ካገኘው contact አደርግሃለሁ።
በቃ ደህና ነሽ?
እሺ እሺ አባ።
free ነውና አሁን እየነገርኩሽ